Hello? ሄሎ
ሄሎ አይሰማም?
ይሰማል። ሰማንያ አንድ ሰማንያ ስምንት ሊንግስቶን ሆምስ ነው የደወሉት። ምን ልርዳዎት?
እ፣ ምዝገባው እ፣ ማ- የሚጀምረው ሐምሌ ምናምን የሚለው ም- የምን ምዝገባ ነው?
የ share አክሲዮን ሽያጭ
እ?
የአክሲዮን ሽያጭ
ሽያጭ አ
ነው እንዴ?
አ አ
ሐምሌ ስንት?
ሐምሌ አንድ
ሐምሌ አንድ አ
እሺ፣ እሺ። የት ነው እሺ ምዝገባው?
ደውለን እናሳውቆታለን። ስም አልበል
እሺ።
ስም አልበል
ሽ- ስም አ
ሸምሱ።
ምን ላይ ነበር ማስታወቂያችንን የሰሙት?
እ?
ማስታወቂያችንን ምን ላይ ነው የሰሙት?
ኤፍኤም ኤፍኤም።
ሬዲዮ ላይ።
አዎ።
እሺ እሺ፣ እንደውሎታለን።
እሺ፣ እሺ።